hello ሰላም ጤና ይስጥልን።
አብሮ ይሰላል።
ስርጉት ኖት አዎ ከችፕችፕ ነበር የምንደውለው።
እሺ።
ያልተቀበሉ product አለ ያልመጣሉ?
አዎ ምን አለ?
ሽንኩርት፣
ሽንኩርት አዎ ከትናንት ወዲያ ነበር order ያደረኩት።
በዚህ ቁጥር ነው order ያደረጉት?
አዎ በዚህ ቁጥር ነው።
ድንች ብቻ ነው ግን በዚህ ቁጥር አድሚ የሆኑት።
እ join አድርጌ ከ- okay እማን group ላይ ነው join ያሉት?
መቅደስ okay መቅደስ group ላይ አዎ
okay እሺ። የት አካባቢ ነው የሚመጣሉት?
እ መስቀል ፍላወር መስቀል ፍላወር?
ያሬድ- አዎ ያሬድ አደባባይ ጋር ያሬድ አደባባይ። እሺ የቴሌ store አለ አይደል?
አዎ እዛ ጋር ነው።
ነገ ይመጣሉታል። እሺ መልካም ምሽት።
እሺ ዛሬ order ያደረኩት ነበር። አሁን ቅርብ ሰዓት ከዛ ጋር አብሮ መምጣት ይችላል።
የዛሬ order ኦት አልሞላም ገና።
አልሞላም።
የሽንኩርት order ኦት ነው አይደለ? ሽንኩርት አዘው አዎ።
ነበረ ገና ሁለት ሰው ይቀራል።
አዎ እሺ አዎ ይሞክሩ፣ ሁለት ሰው join ብሎ ይቀላቀል።
ከዛ ይመጣል ነገር አዎ አይ ዛሬ ግን ስለመሸ ይቅርታ፣ ነገ አይወጣም። ከነገ ወዲያ ነው product የሚወጣው ያው ስለመሸ።
እሺ በቃ እሺ መልካም ምሽት።
አዎ።